ሄሎ
ሰላም ሰላም ጤና ይስጥልን ቤተሰቤት አብሮ ይስጥልን። ማታ እንትን ስድስት መቶ ብር ድሮ አድርጌ እና በዚህ ወደ ቴሌ ብር ነበር ኢንተርኔት እና አልገባልኝ እባክሽ check አድርጌ እሺ አንዴ መስመር ላይ ጠብቀኝ እሺ ላስተላልፍልህ ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት አብሮ ይስጥልን። ስድስት መቶ ብር draw ኢንተርኔት draw አድርጌ ትናንት ወደ ቴሌ ብር ነበር እና አልገባልኝም በዚህ እናንተ ስልክ ጋር ነው እንትን ልጠይቅ። አዎ በዚህ ስልክ አንዴ መስመር ላይ ጠብቀኝ እሺ።
ስድስት መቶ ብር አዎ
እሺ fail ሆኖ ወደ account ተመልሷል እሺ ወደ ቤተሰቤት ድጋሚ አዎ።
ወጪ ማድረግ ትችላለህ እሺ እሺ ደውል እናመሰግናለን መልካም ቀን እሺ